ጤና ይስጥልኝ አይቼ የደነኝ ባኮ ምን ልርዳው?
ሄሎ ተነሽን ሰላም ነው እግዚአብሔር ይመስገን ምን ልርዳዎት?
አለን ከዚህ በፊት በፋይበር ትራንስፈር አድርጌ ነበርና
በምን ይቅርታ ደመኛችን
በአሪፋይ በአሪፋይ አ
እሺ ከየት ወዴት ነበር ትራንስፈር ያደረጉት?
ትራንስፈር አደረኩት ወደ ቴሌብር አደርጋለሁ ብዬ ከሁሉ ወደ አሪፋይ አሀ፣ ከሁሉ ስፖርት ወደ ቴሌብር እንዲገባሉት ነበር የፈለጉት ሰው አ
እሺ ወደ ሁሉ ስፖርቱ አልገባሉትም፣ ወደ ቴሌብሩ አልገባሉትም። ከዛ በኋላ አ ወደ ወደ አሪፋይ screenshot ምናምን ከላኩ ቆየሁ በጣም screenshot ልክ ያለው ምናምን እሺ እኛ ጋር ተመዝግበዋል ማለት ነው።
አዎ ደውለውልኝ እነሱ ምናምን እሺ ምናምን ብለውኝ እንካለን እስካሁን ያው ሁለት ወር ሊሞላው እሺ በዚህ ስልክ ቁጥር ነበር የተመዘገቡት ደመኛችን አሁን በደወሉበት?
አይ አይደለም ሌላ ነው እዚህ- ያው ሌላ ነው እሺ እሱን ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ ዜሮ
ዜሮ ዘጠኝ ዜሮ ሁለት
ሰላሳ ዘጠኝ ሰላሳ ዘጠኝ አርባ ዘጠኝ አርባ ዘጠኝ አርባ ዘጠኝ
ድጋሚ አርባ ዘጠኝ አዎ እሺ መስመር ላይ ጠብቁኝ አንድ ጊዜ እሺ እ ስሞትም አልበለበኛችን አማኑኤል መከት አማኑኤል መከተ እሺ ተል- ተላልፎሎታል የእርሶ ኬስ እ ወደሚመለከተው ክፍል እስቲ እያየሁሎት ነው መስመር ላይ ጠብቁኝ እ ደንበኛችን እኛ ጋር transaction ኡ አልተገኘም እ ወደኛ አይደለም የገባው ስለዚህ ሁሉ ስፖርቶችን ነው ማናገር ያለቦት እነሱ ጋር ነው ያለው
transaction ወጥቶ screenshot ምናምን ነገር አድርጌ እኮ ልኬላት አዎ።
እሺ ምናምን አይታው ምናምን ነው የነገ- ነገረኝ።
የተመዘገበውን እያልየውት ነው እና መ- ምላሽ ሰጥተዋል የኛ ሰዎች አይተውት check አድርገውት ወደ እኛ እንዳልገባ አረጋግጠዋል ወደ ሁሉ ስፖርት ደ- ደውሎ ያሳውቁ እነሱ ጋር ነው ማሳወቅ ያለቦት in case ወደ እኛ okay።
account ስላልገባ አዎ success ይላል እኮ ዛሬ ሳይ አዎ እኛ ጋር check ተደርጎ ነበር እዚህ ባሉት technical team ኦች እኛ ጋር transaction ኡ አልተገኘም ወደ ሁሉ ስፖርት ነው የቀረው እና እነሱን ያናግሯቸው እም።
እሺ ሌላ ምረዳውት ነገር አለ ደንበኛችን አይ፣ ሌላ ምንም ነገር የለም።
ስለደወሉ እናመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።